Good afternoon. Valentin speaking.
hello ሰላም ነው እግዚአብሔር ይመስገን። እንዴት ነው?
አለን አለን ካብ እንትን massage book ላደርግ ነበረ
ለዛሬ ፈልጌው ነው።
አዎ
ለስንት ሰው ነው የፈለጉት?
እ? እ?
ለስንት ሰው ነው የፈለጉት?
ለአንድ ሰው ለአንድ ሰው አስር ተኩል ላይ
ከዛ በፊት የለም ዘጠኝ ተኩል ምናምን ዘጠኝ ተኩል ሌላ ነው አስር ተኩል ላይ
okay አ፣ አስር ተኩል እንኳን ለፍዳል በቃ ከዛ በፊት ምንም የለም ከአስር ተኩል በፊት አስር ተኩል ያለው በቃ። እሺ ማለት ነው።
ስንት ሰዓት አገኘሽ ዘጠኝ ተኩል ነው ዘጠኝ ሰዓት ዘጠኝ ተኩል ዘጠኝ ሰዓት ላድርግልህ?
ዘጠኝ ሰዓት ይሁንሽ እሺ ማለት ነው።
ዳንኤል እባላለሁ ዳንኤል ስልክ ቁጥር ልስጥ ዜሮ ስምንት ሰላሳ
ዜሮ ዘጠኝ ሰላሳ ዜሮ ዜሮ ዜሮ አንድ ሰላሳ ዘጠኝ
ዜሮ ዜሮ ዜሮ አንድ ዜሮ- ሰላሳ አ፣ ሰላሳ ዘጠኝ አ።